hello
ኢትስ የጥሪ ማዕከል ባኮ ልርዳት?
የኢትስ call center ነው።
አዎ ኢትስ call center።
እሺ ኳታር በረራ ስንት ነው?
ለመቼ ነው የፈለጉት?
እሺ ደር- ደርሶ መልስ። እሺ ለመቼ ነው?
ምን አሉኝ?
ዛሬ አስራ አምስት ቀን የዛሬ አስራ አምስት ቀን አ
መመለሻ ከስንት ጊዜ በኋላ ምን አልከኝ?
መመለሻ ከስንት ጊዜ በኋላ ያው ነው የዛን ቀን ወይ በነጋታ ወይ በማግስቱ ቅዳሜ ሄደን እሑድ መመለስ። እንጀራ የመጣ ነበር። የአሁኑ ቅዳሜ ሳምንት አባ
ምን አሉኝ?
የአሁኑ ቅዳሜ ሳምንት ነው።
okay
እሺ
እሺ እያየሁ ልሁን።
እሺ ወንድሜ እሺ በላክ እግዚአብሔር ይመስገን። ሳሚ ግን አልበላም።
እሺ ደርሶ መልስ ሀ- የሚቀንስ ያለው በቋታር አየር መንገድ አሜን በፍላይ ዱባይ ነው።
እሺ
ዋጋው የሚሆነው ደግሞ አርባ አምስት ሺ ሰባት መቶ ስልሳ ብር
አርባ አምስት ሺህ ሰባት መቶ ስልሳ ብር ደርሶ መልስ ማለት ነው።
ደርሶ መልሳ
እሺ እሺ አርባ አምስት ሺህ ሰባት መቶ ስልሳ ብር
ሌላ ምረዳዎች ነገር አለ?
ምንም የለም። አመሰግናለሁ።
እሺ ስለ ደወልን አመሰግናለሁ። መልካም ጊዜ።
እሺ እሺ